ይስጥልኝ። hello ቪዛ ሊዲያ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
ሰላም ነው እናት?
እግዚአብሔር ይመስገን።
አለን አለን። ሞሪሸስ ለመሄድ ፈልጌ ነበረ በ travel እና ምን ምን እንደሚያስፈልግ ማወቅ ፈልጌ ነበረ።
ሞሪሼስ?
አዎ እሺ ደንበኛችን፣ አንዴ መስመር ላይ ቆዩ።
አይደለም እኮ
ደንበኛችን መስመር ላይ ነው። ሄሎ ሄሎ ሄሎ ደንበኛችን ሄሎ ሄሎ